አሁን refresh ባደርገው ይሰጠኛል።
አሎ ጤና ይስጥልኝ። ከቢጃ ነበር የምንደውለው።
እሺ
እ ማርክ አዲስ ልዩ ቁርጥ ቤት ነው።
አዎ
ይሰማል ደንበኛችን።
እ
በመስመር ላይ ነው።
አዎ
በመስመር ላይ ነው ደንበኛችን።
አዎ አዎ
ይሰማዎታል?
እየሰማሁሽ ነው።
እሺ ማርክ አዲስ ልዩ ቁርጥ ቤት ነው።
አዎ
እሺ ፍሪጅ ጥገና አስመዝግበው ነበር አይደል? ከአራት ቀን አዎ በፊት መጥቶ መጥቶ አየው። ምንም የ- የፈጠረው ነገር የለም። ይኸው ሳምንት ሊሆነው ነው።
መቶ ምንድን ነው ያላችሁ?
ምንም አላለ። አየው ይሰራል ብሎ ሄደ። እንዲሁ ሲታይ ምንም አይሰራም ጭራሽ።
ያስተካከለው ነገር አለ?
ምንም ያስተካከለው ነገር የለም።
እህ፣ እሺ እሺ የሜታ ፍሪጁ ነው እ፣ ሜታ የሰጠ የጊዮርጊሱ የሰራ ነው። የሜታው ነው።
እሺ እሺ ይህንን ለመጠየቅ ነበረ። እናመሰግናለን።
አዎ፣ አይቶት ነው እንጂ ሄደው ምንም አልሰራልንም። ደውዬለት ነበር ለፍሬዘር እልካለሁ ብሎም አሁን ይኸው አራት አምስት ቀን ሲሆን ደግሞ ደግሜ ጠዋት ደወልኩለት።
አዎ እንዴት አልሰራውም ሰው መጥቶ ብሎ እንትን አለኝ።
መቼ ነበር የመጣው?
ከአራት ቀን በፊት ከሶስት አራት ቀን በፊት።
እህ፣ እሺ አሁንም እንደገና መዝግቤ ያስተላልፍልዎታለሁ።
እሺ እሺ፣ ተመሰግን።
እሺ ሌላ የምረዳዎት ነገር አለ?
አይ በቃ ይኸው ነው ለጊዜው። ሌላ እንትን ሲል በእንትን በ- በፍሬዘር በኩል እደውላለሁ።
እሺ እሺ ይህንን ለመጠየቅ እሺ።
ነበር የደወልኩት። እናመሰግናለን። መልካም ቀን።
እሺ እማ- እናማ እሺ ለሁላችሁ እሺ